Hello ጤና ይስጥልኝ ቤተሰብ እስራኤል ነኝ በምን ልርዳዎ?
ብር ወጪ አድርጌ ነበር አልገባልኝም አምስት መቶ ብር።
እሺ አንዴ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
ዜሮ ዘጠኝ አስራ አምስት እሺ አንዴ እሺ እሺ ዘጠኝ አስራ አምስት አስራ አንድ እሺ
ሀምሳ ሀምሳ ሰማንያ አራት ሰማንያ አራት ዛሬ ነው መቼ ነው?
ዛሬ ነው ቅድም እሺ የአምስት መቶ ብር transaction በዚህ ቁጥር የለህም። ሌላ የቤት ቤት ስልክ አለህ እንዴ?
ተሳስቼ ነው እንትን ቱኤክስ ነው ቱኤክስ ቤት እ ቲኤክስ ይሄ ቤት ቤት ነው ቲኤክስ አይደለም።
ቱኤክስ ቁጥር ከዛ አገኛለሁ እ እኔ እንጃ አላውቀውም ቁጥሩን ብረዳ ደስ ይለኝ ነበረ ግን ቁጥራቸውን አላውቀውም።
አየህ እሺ እሺ መልካም እሺ